ጤና ይስጥልኝ እንደምትይው hello ጤና ይስጥልኝ አብሮ ይስጥልን።
አብሮ ይስጥልን ሰላም ነው እግዚአብሔር ይመስገን።
እግዚአብሔር ይመስገን ለመመዝገብ ነበረ እሺ ይቻላል። ስምና ስንት ነው?
እሺ ሁለት ነን ይቻላል ሁለት ሰዋ
አዎ በሁለት ክፍያ
እህ እህ በሁለት ክፍያ ነው አይደል?
እሺ
እሺ ከኋላ ያለውን ድምፅ ትቀንሻለሽ ከይቅርታ ጋር እሺ እ እንትን ስንት ነው?
እሺ ስምሽ ንገሪኝ እሺ መቅደላዊት
መቅደላዊት ማን?
ተስፋዬ
ስልክ ላይ መቅደላዊት እሺ ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ሰማንያ አንድ
ሰማንያ አንድ ሰባ ስድስት
ሰባ ስድስት ዘጠና ስድስት
እሺ መቅደላዊት አድራሻ የት ነው?
እ ዳታዬ ቦሌ ሞላው ስለሆነ ነው ይቅርታ እሺ ቦሌ ችግር የለም ቦሌ ክፍለ ከተማ እሺ ማስታወቂያ ነው የተነገርሽው መቅደላዊት አሁን live ዶንኪ ቲዩብ እሺ እናመሰግናለን መቅደላዊት እሺ ሰላማዊት አበበ በይና ሁለቴ ሁለተኛው እሺ ያንቺን ልንገርሽ እና ሁለተኛ data ደግሞ የእሷን ስልክ ስለሚይዝ መዘግብሻለሁ። ያለውን information ግን አንድ ላይ ልንገራችሁ።
እሺ
ኮርሱ የሶስት ወር ኮርስ ነው።
እሺ ኮሜዲያን እሸቱ ነው የሚያስተምረው። በአካል ከሆነ የሚሰጥበት ቦታ ሀያት ተስፎ ሲኒማ፣
ሀያት ሀያት አደባባይ ተስፎ ሲኒማ እሺ
ከአስራ አንድ ተኩል እስከ አንድ ተኩል ነው የሚሰጠው። በሳምንት ለሶስት ተከታታይ ቀናቶች ማለት ነው። ሰኞ፣ ሮብ፣ አርብ ካልሆነም ማክሰኞ፣ ሐሙስ፣ ቅዳሜ class ይኖራል ማለት ነው።
እሺ
ኮሜዲያን እሸቱ ከሚያስተምራቸው ኮርሶች ውስጥ content፣ algorithm፣ marketing፣ personality የሚል ኮርሶችን ያስተምረናል ማለት ነው። ኮሜዲያን እሸቱ እሱ የሚሰጠው ለአንድ- ለአንድ ወር ከአስራ አምስት ቀን ነው። በተማራችሁት መሰረት አስራ አምስት ቀን assignment ትሰራላችሁ። assignment ኡ ከተገመገመ በኋላ ሌላው ቀሪ ጊዜ የሚሆነው መመረቂያ ቪዲዮ ትሰራላችሁ ማለት ነው።
እ ለሀያ credit hour ነው የምናስተምራችሁ። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ይህ ማለት ሀያ credit hour በሰባት መቶ ሀምሳ ክፍያችን አስራ አምስት ሺህ ነው ማለት ነው። ነገር ግን እስከ የካቲት ኧረ ቆይ ተይ
ገና YouTuber ለሆነ ዩቲዩቡን ልታስገቢኝ ነው እኔ ነኝ እንደ መካፍ ሀሳቤን አልጨርስ
ሞላልኝ ዘጋሽው እኮ አራዘ ዲስካውንት ላይ እንገለን ዲስካውንት ሽልኮ ልነግርሽ እሺ በቃ ዲስካውንት አለ እስከ እስከ ሰኞ ድረስ ማለት ነው። ዛሬ በቃ ቅዳሜ ነው፣ ነገ እሑድ ነው። እስከ ሰኞ ስድስት ሰዓት ድረስ እሺ ከተመዘገቡ ሰላሳ አራት ፐርሰንት ዲስካውንት አለው። ይህ ማለት ሰባት መቶ ሀምሳ የነበረው የ credit hour የአንድ credit hour ዋጋ አምስት መቶ ይመጣለኝ አምስት መቶ በሀያ credit hour አስር ሺ ነው ክፍያው ማለት ነው። ሌላ ጥያቄ ካለሽ ፈለግሽን ጠይቂ።
በ special case የሚታይበት የለም YouTuber ስሆን የምከፍለው ወይ ምናምን እድል ንቀት የለም ለመሄድ ነጻ የትምህርት እድል ነበር። ነጻ የትምህርት እድል ሰጥተናል። ባለፈው ላይ ብለ አዎ ይቅርታ ለጊዜው አዎ ለሀያ ሶስት ተማሪዎች ነጻ የትምህርት እድል ሰጥተናል።
የ discount discount ወይ ደግሞ በቃ በክፍልፍል ክፍያ
ለጊዜው እንትን ብለናል አጠናቀናል። መቅደላዊት በጣም ይቅርታ።
እሺ በቃ እሺ ያዡ እሺ በቃ እንግዲህ እና እንግዲህ ምኑን ሊያዝ እ እሱ መዝግቢኝና እ?
መዝግቢኝና እሺ እሞክራለሁ።
እሺ ልመዝግብሽ፣ account ልላክልሽ።
እሺ እሺ አንዴ account እንልካለን። discount ኡ ግን እንዳያመልጥሽ።
እሺ
ስለ ደወልሽ እናመሰግናለን። ቤት ሰላም ይሁን።